ሰላም ጤና ይስጥልን ቤተሰቤ።
አዎ አንድ ሺህ አ- አሁን አንድ መቶ ማለት ነው እሺ ደስ ላይ ደስ ቤት ላይ ማለት ነው አንድ መቶ አስተላልፌ እሺ ደግሞ በሲቢ በሲቢ ብር ሲቢ ብር ነው ታውቋለች።
እሺ
አሁን ደግሞ አልገባልኝም እስካሁን
እሺ ምን መሰለክ እንትን ትልክልናል። እሺ አዎ እየገባ አይደለም። ዲፖዚት ሜሴጁን ላክልን ቴሌግራም ላይ።
በዚህ በዚህኛው ነገር ይሻለው እንጂ ቴሌግራም አሁን አይሰራም። የኔ ቴሌግራም ማለት ነው በየትኛው ትልክልኛለህ? ቴሌግራም ላይ ነው መላክ ያለብክ።
ቴሌግራም ላም እንጂ አይሆንም።
እ እ አዎ ቴሌግራም ላይ ቁጥር እሰጥሃለሁ።
እ፣
ከዛው እዛ ላይ deposit message ኡን የቤስቤ ቁጥርንና የ CBE ብር ቁጥርን አንድ ላይ አድርገህ ትልክልኛለህ። እኔ ለቻፓ አሳውቃቸዋለሁ። ይገባል። እሺ
አይ አሁን አሁን ማ- አሁን ልስጥህ ልካለሁ።
ቁጥሩን? ቁጥሩን ልስጥክ የምትልክበትን።
አየ እሺ
አይ- አየሽ ዜሮ ዘጠኝ ዜሮ ሶስት
ይሄ ቁጥር በፊትም አይሰራም። ሰጥንሽ ነበር። እሺ ዜሮ ዜሮ ዘጠኝ ዜሮ ሶስት ዜሮ ሶስት
አርባ አራት እሺ ብያለሁ።
ሰላሳ ሰባት አርባ ሰባት ሰላሳ ሰባት ሰላሳ ሰባት አርባ ሰባት እሺ እ?
ዜሮ ዘጠኝ እ፣
ዜሮ ሶስት አርባ አራት ሰላሳ ሰባት አርባ ሰባት
ሰላሳ አራት አይደለም ሰላሳ ሰባት አርባ ሰባት ዜሮ ዜሮ ዘጠኝ ዘጠኝ ዜሮ ሶስት ሰላሳ አርባ ሰባት አራት ሰላሳ ሰባት አርባ ሰባት ሰላሳ ሰባት አርባ ሰባት ብያለሁ።
እኮ እሱ ላይ ላክልን deposit message ኡን እ፣ እንትንህን
ቆያ አዳምጪኝ። ይጎላል፣ ቁጥሩ ይጎላል። ዜሮ ዘጠኝ ዜሮ ሶስት ሰላሳ አርባ አራት አራት ሰላሳ ሰባት አርባ ሰባት
okay፣ አርባ አራት አርባ አራት አርባ ዜሮ አራት ሰላሳ ዘጠኝ ሰባት አርባ ሰባት አዎ፣ ዜሮ ዘጠኝ ዜሮ ሶስት አርባ አራት ሰላሳ ሰባት አርባ ሰባት አርባ ሰባት አዎ አይ አይ አይ እሺ